Eh, ስትሬት ነኝ የምንረዳው። ሰላም ምንድን ነው? ሰላም ነው ሰላም አለ።
እንትን በዚህ ጊዜ እንትን አስገብቶ ነበረኝ ምን
አርባ አረ- አረ- አረ- አራት መቶ ብር እሺ፣
ከዛ እስካሁን አልገባኝም። በዚህ ጊዜ ዲፖዚት ስታደርግ የደረሰህን ቴክስት ላክልኝ። deposit ስታደርግ የደረሰህን text ላክልኝ
በምን በምን በምን ላክ?
ቴሌግራም ላይ።
በቴሌግራም ላይ በስቲቪት ላይ አዎ ላኩ- ላኩ።
እሺ፣ በቃ check እናደርገዋለን። እሺ፣ ትንሽ ጠብቅ።
እሺ